ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንወደው
እንትን ነው ተደጋጋሚ ስደውል እንትን አይልም። ብር ልኬ ልክ ወደ ሶስት ጊዜ ተቋረጠብኝ። አሁን የዛሬ ሶስት ቀንም አይሆኑታ ቴሌግራም ላይ ሽታ አዎ ቋረጠ። ወደ እንትን ወደ ሁሉ ስፖርት ላይ አልገባልኝ ከቴሌብር ሳዘዋውሮ ማለት ልክ ያለው አረግ የዛኑ ቀን የላኩት ግን ምንም መልእክት የለ ቴሌግራም ላይ በዚህ በሰባ ስምንት መጀመሪያው ላይ ነው የላኩት። Hello
እሺ ኢዩኤል ኖት
አዎ ስድስት መቶ ብሩ ነው።
No እሱ ሳይሆን ማለት ነው መቶ ሰማንያ ብር ዘጠና ብር አለ እና መቶ ሰማንያ ብር አለ ምናምን ብቻ ብዙ የተቋረጠብኝ አለ። ግን Deposit ነው አይደለ?
Deposit ሳይሆን ያዘወርኩት ነው የምልሽ እኮ
ወደ ሁሉ ስፖርት ያስገቡት ነው ወይስ ከሁሉ ስፖርት ያስገቡት ነው?
ወደ ሁሉ ስፖርት ያስገባሁት እንደዛ እኮ የቀ- Message ይላኩ ከቴሌብር የተላከሉት
ከቴሌብር ወይስ transfer ማዛወሪያ ያለው አለ ነው ከቴሌብር የተላከልኝ ነው።
ከቴሌብር የተላከሉትን message ይላኩልን።
እሺ